ሰላም ጤና ስጥ እንዴት አደሩ?
ሰላም ነው እናቴ።
እግዚአብሔር ይመስገን።
ዛሬ የሚቀርበውን stand up comedy።
አዎ እሺ ለመመዝገብ ነበረ።
እሺ link ልላክሎት።
ይቻላል። አለ ሁለት ሰው ቦታ ይኖራል አይደለ?
ለሁለት ሰው ቦታ ላይ VIP ነው ወይስ አይ normal።
መደበኛ? እሺ ይቻላል። ስልክ ቁጥሮትን ይነግሩኛል?
እሺ ያው በ- በስልክ ቁጥር ነው የምናገርሽ።
አዎ
እሺ ዜሮ ዘጠኝ ዜሮ
ዜሮ አንድ ዜሮ ስምንት ዜሮ ስምንት ሰማንያ አንድ ሰማንያ አንድ ሰባ ስድስት ሰባ ስድስት አሁን text አደርግልዎታለሁ። በ link ኡ መመዝገብ ይችላሉ። ያስገቡበትን receipt attachment አድርጉልኝ።
እሺ እሺ እናመሰግናለን። መልካም መልካም እሺ